Hadi. አስር ሰላም ጤና ይስጥልኝ። እንዴት ነሽ?
ሲስተር አቤት።
ጤና ይስጥልን።
አቤት ስትል እንዴት ነህ?
አዎ ሰላም ነን።
አባይ አይ የሆነ
ናቢኒ እሺ፣
ቤስት ቢት ብር በልተን ነበር ታውቂያለሽ?
ኳስ ላይ ነው።
አዎ እሺ፣ ወደ አካውንት ተዘውርን ነበረ።
እሺ።
ወደ እስካሁን አካውንቱ አልገባልንም። ወደ አካውንቱ ብር አልገባልንም።
ነው እ?
ስንት ብር ነው?
አምስት መቶ ብር ነው። ብዙ ብር አይደለም።
እሺ፣ በዚህ በደወልክበት ቁጥር ነው አይ እ ሌላ ቁጥር አ እስኪ እሺ፣ ንገረኝ።
አስራ አምስት ሰባ ሶስት
ዜሮ ዘጠኝ አስራ አምስት ሀያ ሶስት አ አ ሰባ ሶስት ነው ሰባ ሶስት ሰባ ሶስት ዜሮ ዘጠኝ ሰባ- አስራ አምስት ሰባ ሶስት ሰባ ዘጠኝ እህ ሰማንያ ዘጠኝ
ስንት ብር ነው ያልከኝ?
እ?
ስንት ብር ነው ያልከኝ?
አምስት መቶ ብር አምስት መቶ አርባ ብር ነው።
አምስት መቶ ብር ነው።
አምስት መቶ አርባ ብር
እሺ፣ ሊገባ processing ላይ ነው። ትንሽ ጠብቀውና ይገባል። እሺ፣ እሺ ውዴ።
እሺ። አባይ ስለደወልክ አመሰግናለሁ። መልካም ቀን።
ኧረ አንቺ ራሱ በደንብ አመሰግንሻለሁ።
እሺ፣ አባይ።
እሺ እሺ በይ